ሄሎ ጤና ይስጥልን ቅድስት ነኝ አቤት
ቅድስት ቃልስ የሚባለውን ምግብ ቤት ስልካችሁን ትሰጪኛለሽ?
እ እሺ order አለክ? order በ order ነበር ባወጣው ጥሩ ነበር። እንዲ እንዲፈጥን ልንገርሽ
እ
ሀምሳ አራት ስልሳ ሁለት
ሀምሳ አራት ስልሳ ሁለት እሺ አንዴ ጠብቀኝ።
እንዴ
አንድ ቦታል ሰላም ኦርደር አንድ ሰዓት ባለ ኦርደሩ ባገኘ ኧረ እኔ በረከት
እሺ አመሰግናለሁ።
ዳንኤል ነህ አይደለ?
አዎ እሺ ዜሮ ዘጠኝ ሰባ አምስት ቤቱን ሞክረኸዋል?
ሰባ አምስት
ሰባ አምስት ቤቱን ሞክረህላቸዋል?
አይደለም ትግዳ ስላልኩ ነው።
okay እሺ ዜሮ ዘጠኝ ሰባ አምስት እሺ
ሀምሳ ስምንት አይደለም ዜሮ ዘጠኝ ሰባ አምስት ሀምሳ አምስት እ
ሰማንያ አንድ
እ
ሰማንያ አንድ እሺ አመሰግናለሁ።